ጤና ይስጥልኝ ሻካ።
አሎ
አቤት፣ ምን እንርዳት?
ሚስተር እንደት ነሽ?
ምን አሉት?
ቱ ኤክስፖርት የተጫወትኩት ነው ነበረ ታውቃለህ?
ትዌክስ ቱ ኤክስፖርት ይጫወት ነበረ።
እሺ፣ ከዛ ከዛ እሑድ ማ- እሑድ ማታ ነው እሑድ ማታ ሁለት ሁለት ሰባት ሰባት መቶ እና ሰባት መቶ አስወጥቼ እስካሁን አልገባም።
ምን አሉኝ?
እም፣ ሰባት መቶ ሰባት መቶ አስወጥ ዲፖዚት አስወጣ አድርገውን ያልገባው
ውትደረው ነው አረግ ዊዝድሮ በምን ባንክ ነው ዊዝድሮ ያደረጉት?
በቴሌብር
በቴሌብር ዊዝድሮ።
አ ቴሌብር ነው እሺ፣ ውትደረው ያረግ የቴሌብር ስል ቁጥር ንገሩኝ።
ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ አምስት እ
ዜሮ አምስት ዜሮ አምስት ሰማንያ አንድ ሰማንያ አንድ ሰባ ሰባት ሰባ ሰባት
ስልሳ ስምንት ስልሳ ስምንት አ
አይ እኛ ጋር በዚህ የመጣ withdraw የለም። ቱ ኤክስ የሚጠይቋቸው እሺ፣ ያ ቱ ኤክስ የሚጠይቋቸው እኛ ጋር አልመጣም።
የት ነው የምጠይቀው?
ቱ ኤክስን ይጠይቋቸው።
አንተ ነው ይጠይቀ ይጠይቃል።
ይሄ ቻፓ ነው። ቱ ኤክስን ይጠይቋቸው።
እሺ ጥብ ጠይቅሽ ዜሮ ዘጠኝ ሰባ ሰባት
ዜሮ ዜሮ ዘጠኝ ዜሮ አምስት ሰባ ነው ሰባት ዜሮ ዘጠኝ ሰባ ሰባት ነው የነሱ።
አይ አይ ዜሮ ሰ- ዜሮ ዘጠኝ ዜሮ አምስት ነው።
አይ የእርስዎን ሳይሆን የምነግሮት ሀ ዜሮ እነሱ ዘጠኝ ያዋሯቸው። እኛ ጋር አልመጣም የእርሶ። እሺ እሺ ዜሮ ዘጠኝ
ሰባ ሰባት
ዜሮ ዜሮ ዘጠኝ ሰባ ሰባት ነው የምደውልኩት።
አዎ አስር ዜሮ ዜሮ ዜሮ ዜሮ
ከም እስኪ ይቅርታ ዜሮ ዘጠኝ ሰባ ሰባት ዜሮ ዘጠኝ ሰባ ሰባት
አስር አስር
ዜሮ ዜሮ
ዜሮ ዜሮ ዜሮ ዜሮ
አየ እሺ እናመሰግናለን።
እሺ ቴንክ ዩ